ይስጥልን Best Bet
ሄሎ ጤና ይስጥልን ቢስት ቤት
አሁን ደግሞ message ኡን ደግሞ ወደ ቴሌግራም ላይ ልካለሁ።
message ኡን ላክልን ቴሌግራም ላይ አው ላከውትና እሺ
ከቴሌብር ብሩ ወጣችና ወደ ጨዋታው ደግሞ አልገባም።
ወደ ጨዋታ ገባ
አው በቃ እሺ ቴሌግራም ላይ ከላከው message ኡን ይገባላል እሺ ትንሽ ጠብቀን አየ ወደ ጨዋታው ብቻ አስገባልኝ ብሩን እሺ እሺ ሁለት መቶ ብር ሁለት መቶ አስር ነው።
እሺ እሺ message ኡን አየ ወደ ከላከው ጨዋታው አስገባልኝ። አ message ኡን ከላከልን ይገባላል እሺ አያ message ኡን ልካለው አልገባም እያለ ነው። message ኡ ደግሞ እ እ message ኡ ላኩት ልካለሁ ልካለሁ ልከሃል አይደል እሺ አ